hello ጤና ይስጥልኝ ቤተሰቤት ራሄል ነኝ በኩል ምን ልርዳዎ አብሮ ይስጥልኝ። ማታ withdraw አድርጌ ነበርና
ገባልህም ማታ withdraw አድርጌ ነበርና አልገባልህም?
አልገባልኝም። አዎ እሺ አንዴ የቤተሰቤት ቁጥርህ ንገረኝና check ላድርግልህ።
okay፣ ይሄ ነው ራሱ።
የደወልክበት አዎ እሺ ከዛ ስንት ብር ነው?
ሀምሳ ሀምሳ ሺህ ብር ሁለት ነው።
እሺ አንዴ መስመር ላይ ጠብቀኝ። እሺ እሺ።
ኢላኒ ሞላ ነው የሚለው።
አዎ ሊን ነው።
እሺ approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ትንሽ ጠብቀው።
እሺ።
እሺ ስለ ደወልክ እናመሰግናለን። መልካም ቀን።